አቤት ሰላም ጤና ይስጥልን።
አሮ ይስጥልን።
አለን ምን ልርዳዎት?
እንትን ለፈሪ እንትን ብዬ ትጨት አልደርሰ ብሎ ብር ቆርጧል፣ ግን ዕለታዊ ሁለት ብር ቆርጦ ሎተሪ አልደረሰኝ።
መቼ ነው የቆረጡት? መቼ ነው የቆረጡት?
ዛሬ።
ዛሬ?
አዎ እሺ፣ በዚሁ ስልክ ነው?
አዎ እሺ፣ ቼክ አድርግሎታለሁ። ይገባል። በቃ እሺ፣
እሺ።
እሺ።